ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ቢሮአችሁ እዚህ ቦሌ ሀያት ጋር ነበርኩ ያለሁት።
Okay ሀያት ጋር ነው።
እ ዛሀብ ሆቴልን ያውቁታል? ከሀያት ወደ ላይ ከፍ ብሎ
ደሃ ሆቴል እ ወይ ሱዙኪ መሸጫ
ከሞኤንኮ ከፍ ብሎ እ አዎ ከሞኤንኮ ከፍ ብሎ አዎ፣ ሱዙኪ መሸጫው ነው።
በቃ ካወቁት ከሱዙኪው አ፣ አንድ ልብስ ቤት አለ። ከሱ ጎን ነው ሱዙኪው ቀጥሎ ማለት ነው።
Normal ቢሮ ነች፣ ትንሽዬ ቢሮ አዎ አዎ ቪላ ነገር።
አዎ ትንሽዬ ናት።
Okay እሺ ማን ልበል ስሞትን ይቅርታ።
እሺ።
ሽታ ደውለው ነበር ከዚህ በፊት ቀደም ቀን ላይ ደውዬ እም፣ ነበርና እስከ አንድ ሰዓት አለኝ ሲሉኝ ስትሉኝ ነው የመጣሁት።
በቃ እሺ እሺ ይግቡ አለሁ።
እ እሺ እሺ እሺ ካጡት ይደውሉ።
ኦኬ እሺ